ሄሎ ሄሎ፣ ጤና ይስጥልኝ።
ጤና ይስጥልን።
ቅድስት ሽመልስ እስኪ ደወል ነው እ?
ከአፍሪ ወርክ ፍሪላንስ ኢትዮጵያ ነበር የደወልነው።
እሺ።
ሄሎ አቤት። እሺ።
እሺ፣ አይ የማይሰማ መስሎኝ ነው። በ English home tutor for kids የሚል vacancy አውጥታችሁ ነበር አይደል? ትናንትና።
አዎ፣ አዎ።
እሺ፣ pending payment ላይ አግኝተነው ነበር። ያስቸገሩት ነገር ይኖራል?
በጣም አስቸግሮኝ ደውዬ ነበረ። video screen screen video ምናምን ወደ ብዙ ነገር ተጠየቁ፣ ተውኩት በቃ።
እም፣ ለማን ነበር የደወሉት?
የሆነ ቁጥር ተሰጥቶኝ ስልሳ ስድስት ስልሳ ስድስት ስልሳ ሰባት አይነት ነገር ነበረ።
አዎ፣ ሀምሳ ስድስት ቤት።
አዎ፣ እሺ፣ ከዛ ስፒክ ካልተደረገ አልተደረገም።
ምንድን ነበረ ችግሩ?
እ፣ አይፎን ነው ስልኬና ይሄ ልከፍል ቴሌ ብር መርጥና ከዛ ብሩን ካስገባው continue የሚለው አይመጣልኝም።
okay፣ screenshot አድርገው ልከውላቸዋል።
አይ ሀይል ራሱን የለም እንትኑ ቴሌግራሙ ላይ አልታየኛለኝ። በቃ ተወሳሰበብኝ እና ተውኩት።
okay፣ እሺ፣ እስቲ እኔ ልንገራቸውና በሌላ ብሩን ማስገባት ይሄ ቁጥር ተሰጥቶኝ ቴሌብር ላይ ማድረግ የምችለው ነገር የለም። ደግሞ በቃ እሺ ልንገራቸው ነው ወይ ልክሎት አለኝ ወይ እንዲልክሎት አደርጋለሁ።